ጤና ይስጥልኝ። ከአሪፍ ፔ ነው የምንደውሎት አሁን ተቋርጦ ነበር።
ይቅርታ አለቀ መሰለኝ ሳሎ ዘጋብሽ። ይቅርታ።
እሺ ምንም ችግር የለውም። አሁን በነገሩን ቁጥር ያየንሎት አንተነህ ደስታ የሚል ያወጣል የቴሌግራም account አዎ ግን የደረሰን screenshot የለም።
ምንም እንትን የላኩት እኮ እንትኑ ባሞስ የሚያሳየው የለም። እንትን ሲል እቺ okay ምናምን የምትለዋ ምልክት እሺ እሷን ነው screenshot የላኩት እንጂ ሌላ አይደለም።
አዎ ግን ምንም አይነት መልእክት እዚህ ጋር እንደደረሰ አያሳየንም። ወይም ደግሞ እኛ አሪፍ ፔ ነን የሚል እንላክሎትና እዛው ላይ screenshot ኡን share ያድርጉን። አሁን ልከንሎታል። ይሄ አሪፍ ፔ ነው እዚህ ጋር ላኩልን የሚል በቃ ደስ ይለኛል። በዛ ልላክልሽ እና ከዛ መልሼ ልደውል አይሻልም?
እሺ ነመኛችን እኛ አይተን ምላሹን እናሳውቆታለን ከላኩልን።
እሺ፣ እሺ፣ እሺ በጣም አመሰግናለሁ። እሺ።
እኛም ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም ቀን።
ለሁላችሁ